hello ጤና ይስጥልኝ Best Bet hello ጤና ይስጥልኝ Best Bet አዎ Best Bet ምን ነበር?
እሺ እዩኤል በአዲስ አበባ branch ምን አልከኝ? እዩኤል አዎ በአዲስ አበባ branch በአዲስ አበባ branch እሺ
Keno አይሰራም እንዴዛ Keno እምቢ አለ ነው
እስቲ አንድ ቀን
እ አንድ ጠብቀኝ አንድ መስመር ጄሪ hello
ወይ hello ምኑ ነው የማይሰራው
Keno Keno እኮ ምኑ ነው ያስቸገረክ?
እ እንትን አይገባልንም ወደ ኢነብልሱ ምናምን እያለ እያስቸገረን ነበረ።
ኢነብልሱ?
ትናንትና ተናግረናል። አዎ ትናንትና አዎ ጊዜ ብልዶ ሆኖብህ ነው?
አዎ በቃ የኔ ዲስክ ላካ።
ኤንዲስ ኩላክ አዎ ላፕ ላፕኝ እኮ ትናንትና ኤንዲስ ልቻለሁ።
እሺ ከዛ ምንም ሶሉሽን አላገኝ ምንም ሶሉሽን አላገኘሁም።
ማን ነው አሁንም የሚለው ነበረ።
ቴሌግራም ላይ ስምክ?
እኔ ይሄን በብራዘር ነው አማኑኤል አማኑኤል ተፈሪ ነው እ፣ እንትን ያለው አማኑኤል ነው የሚለው አዎ አማኑኤል shop ኡ ማለት ነው shop ኡ ነው አይደለም፣ እንትኑ ነው ቴሌግራም ላይ ስምክ።
ቴሌግራም ላይ ይሄን
እዩኤል እዚህ ጋር እንመጣ። እስቲ ድጋሜ እንትን በለው ላከው፣ ችግር የለውም እዛው ላይ እሺ ዛሬ ላከው እና እና ደግሞ shop ኣችንን ሾፓችንን ቨርቹዋል አታጫውቱ ምናምን እያሉ ነው። አይ ማጫወት አንችልም እንዴ?
ማን ነው ያለክ?
እ?
ማን ነው ያለው?
እዛ በዴሳ የምንሰራበት ቦታ የንግድ ቢሮዎች ናቸው።
አዎ
አ- ማጫወት አይቻልም።
ኧረ እስካሁን ምንም አልተባለም።
አይ እንዳታጫውቱ ምናምን ብሎ እዛ ቢሮ ፋቸውብኝ አዛጉኝ ፈቃድ አሳየዋቸው ነው።
እሺ ከዛ
ከዛ በኋላ ይሄ አይሆንም ምናምን መንግስት እንዳትጫወቱ ብሎ ምናምን ምናምን ብሎ ጓ እያሉብኝ ነበረ።
አዎ
ትክክል ነው። ማጫወት አንችልም።
ኧረ እስካሁን ምንም የተባለ ነገር የለም።
በቃ እሺ እንደዛ ከሆነ አይ በቃ እናንተ ነው አገናኛቸዋለሁ ብዬ ነው አንተን እናንተ ካልኝ እኮ እኮ ብዬ ፈቃድ ነው።
አላችሁ? አዎ ችግር የለውም። እሺ አለ ነው የበዴ ሰውን ማለት እናንተም አለ አዎ እኮ የሌለውን አዎ፣ እኮ ወይ?
ነው።
የሌለውን ነው። እሺ አዎ በቃ እ- እሺ እሺ እሺ ላከው።
እናቴ፣ እሺ እሺ እሺ እሺ እናንተ እልከዋለሁ።